hello ሰላም ጤና ይስጥልኝ።
hello መልስ የደወልኩት hello ነው። hello hello ሰላም አሁን ይሰማል?
እ ምን አሉኝ?
ይሰማል አሁን?
እ ብዙም አይሰማም። እሺ ልሞክር። ምን ነበር የፈለጉት?
እ ከዊ ፕላስ ሶሉሽን ነበር የደወልኩት።
ከየት?
ከዊ ፕላስ ሶሉሽን
እ አይሰማም። እሺ ምን እንድናደርግ ነበር?
እ ዊ ፕላስ ሶሉሽን እ አገልግሎት ሰጪ application ነው። ከሀምሳ በላይ የተለያዩ ድርጅቶችን በእኛ application ላይ ይገኛል እና በስራችን ከአንድ ሺህ በላይ የተመዘገቡ አሉ። እ እናንተን መመዝገብ ከፈልጋችሁ ዊ ፕላስ ሶሉሽን provider application ላይ እንድትመዘገቡ ነው።
እሺ ይህንን ነገር የሚመለከታቸው ማኔጀሮች ምናምን አሉ። ለእነሱ ላስተላልፍ ስልክ ቁጥር እና እነሱ ይደውላሉ።
እሺ